ሚሴስ የበረራ መርጃ ማዕከል በቁጥም እንድረስ
አንዴ ወደ ባህር ዳር በርታለ እንዴ በዚህ ሳምንት
እስኪ ልወጣ አንድ ደቂቃ ይጠብቁ። ወደ ባህር ዳር ነው ያሉኝ አይደል?
አ በዚህ ሳምንት
እሺ። በራንድም ቀን ላይ አርግ የሌሉት
ማለት አዎ፣ በማንኛው አ እሺ፣
እሺ እንትን እ፣ ደርሶ መልስ ነው መሄጃ ብቻ ነው የፈለጉት?
one way መሄጃ እሺ። ከአዲስ አበባ ባህር ዳር ነው ያሉኝ? ከባህር ዳር አዲስ አበባ
አይ ከአዲስ አበባ ባህር ዳር
ከአንድ ሰው ነው
አ ሁለት ሰው